hello hello ጤና ይስጥልኝ።
እግዚአብሔር ይመስገን።
ሰላም ነው። እንትን የዩቲዩብ ትምህርት ኮርስ መውሰድ ፈልጌ ነበር።
እሺ ይቻላል። በኦንላይን መማር ነው የፈለጉት?
አይደለም ሌላ ምን አለ መማሪያ እንትን ምን አሉኝ? ይቅርታ።
አይ በኦንላይን አይደለም የፈለግኩት።
በአካል ነው።
አዎ አዎ በአካል ቦታ የለም፣ ሞልቷል።
okay እሺ። መቼ ነው ክፍት የሚሆነው ድጋሚ?
እኔ እንጃ እርግጠኛ አይደለሁም። እኔ ናት
እሺ እነዚህ ገና ትምህርት ላይ ስለሆኑ እህ አላወቅንም። እሺ እሺ እሺ፣ መልካም ቀን፣ ሰላም